flytt blodrødt, sveva flytt, svana flytt, resa flytt. ስንቴ ሞቱልሽ ለክብሪ ሰማተው አልፎ ሲነብሽ ባህርሽ ተሻገሩ የጀግኖች አገር የአዳም ምድር አሻራ ፈለገ ቢሆን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ? በቀስተ ደመና ሰማይ መቀነቱ ባንዲራሽን ታጥቆ አርማሽ ታተመን እንኳን ባለመዳፍ ባሪያም ታቦ የተራሮች አናት ዘቤ ቆሞልሽ ቤት የአክሱም አራስ ኢትዮጵያ የፍጥረት በር ነሽ የክብ ዓለም ምዕራፍ ዞሩ መጀመሪያ በሰማዩ ላይ ቢታይ ቀለም የሷን እንጂ ሌላ አይደለም። የመጪው ዘመን ፊት ናት መሪ ዛሬ ዓለም ቢላት ባላገሪ ሰዎች ስልጣን ይልቅ አደጋግሜ ኢትዮጵያ ማለት ለእኔ አይደሎች ስሜ ቢጎል እንጀራው ከመሶቡ ላይ እናት በሌላ ይቀየራል ወይ ይሻል አነሳም እጄን ከቀሚሷ እናት እኮ ናት ተስፋን ቆርጥም በሷ የእሷን ውለታ ከፍሎ ሳይጨርሰው ኢትዮጵያ ሲባል አብሮ አይልም ወይ ሰው ኢትዮጵያ ሀገሬ ኢትዮጵያ ባንቺ አይደለም ወይ ስንቴ ሞቱልሽ ለክብሪ ዘማትረው አልፈው ሲነብሽ ባህርሽን ተሻገሩ የጀግኖች አገር የአዳም ምድር አሻራ ፈለገ ቢሆን ያንቺ ስም ሲጠራ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ? እንኳን ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ? የሰለሞን እዝነሽ የቅዱሳን እንባ ያበቀለሽ ቅጠል ዛሬ አዲስ አይደለም በለኮሰው እሳት የነካሽ ሲቃጠል ሳይወሰን ዝናሽ በቅርሶችሽ ድርሳን በአድባራት ታሪኩ ነቢይ አይተው ከሩቅ እያኖረሽ በመጻፍ ኢትዮጵያን አትቁ በሰማዩ ላይ ቢታይ ቀለም የእሷን ወርኪ ሌላ አይደለም የመጪው ዘመን ፊት ናት መሪ ዛሬ ዓለም ሚላት ኋላ ቀሪ ሰዎች ይውጣን ይልቅ አደጋግሜ ኢትዮጵያ ማለት ለእኔ አይደለም ወይ ስሜ ቢጎል እንጀራው ከመሶቡ ላይ የእሷን ውለታ ከብሮ ሳይደርሰው ኢትዮጵያ ሲባል አብሮ አይልም ወይ ሰው? ኢትዮጵያ ሀገሬ ኢትዮጵያ ባንቺ አይደለም ወይ? በሰሜን በደቡብ በምስራቅ በምዕራብ ላይ ውብ ይሁን ያንቺ ሲሳይ በሰሜን በደቡብ በምስራቅ በምዕራብ ላይ ውብ ይሁን ያንቺ ሲሳይ ይራቅ ይራቅ ችግር ተመረ ይሁን ሲሳይ ችግር ተመረ ይሁን ሲሳይ